ጤና ይስጥልኝ ሄሎ ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎት
እንትን አይ የሆነ ስልክ ቁጥር ልንገርሽ እና እሺ
በስገባ ቴሌ ብሬ አታች አይሆንም እና አታች ማድረግ ትችላላችሁ እናንተ ምንም
ቴሌ ብሬ ጋር አታች አልሆን ብሎ
ምኑ
ስልክ ቁጥሩ አስገባ ማለት ነው አልገባኝም
ከዛ ነው deposit የማደርገው እኔ ማለት ነው
አዎ ቴሌ ብር እኮ አሁን እየሰራ አይደለም
አቁሟል አዎ
እስከ መች ነው አልታወቀም ምን deposit ማድረግ ፈልገው ነው አዎ እኮ manually እየሰራን ስለሆነ ስልክ ሰጥቶትና በዛ ስልክ deposit ያደረጉና deposit ያደረጉበትን screenshot ኡን የሁሉ ስፖርት ስልክ ቁጥሩንና ስልኮት ስሞትን ሲነግሩን እኛ deposit እናደርግሎታለን ወደ account ኡ
ኦኬ እሺ